Hello ሰላም ነው?
አለሁ እግዚአብሔር ይመስገን።
ወደና እንትን ታስታኪልኝ ነበር transfer እሺ ንገረኝ።
ሰላሳ ስምንት ሀያ ሰባት ሰላሳ ስምንት ሀያ ሰባት wow እንትኑ map ኡ የሚለው ልክ ነው። ዘነበ ወርቅ ነው የሚለው ግን customer ያለችው ነው።
ኦ ስለዚህ ላስጠይቅ፣ ዘነበ ወርቅ አይደለችም customer?
አ ዘነበ ወርቅ አይደለችም። ደውላችሁ አረጋግጧት። ደውሉላት።
እሺ እሺ